Banana, ሄሎ ሄሎ ሄሎ ሰላም ነኝ። አቤት ሰሊ እኔ ነሽ?
ሰላም ነህ?
አለሁልሽ አለሁልሽ አስ- አስር ሀያ ሁለት አስር ሀያ ሁለት አዎ ነበር።
ኧረ ብታስወጪልኝ ደስ ይለኛል። ማርያምን ለምን እ ተቃራኒ ይዘሃል ኧረ አልያዝኩም።
እና ለምንድን ነው ኧረ በእናትሽ ለምን?
በእናትሽ ኧረ በጣም የሞተረኛ ነው የሞተረኛ ነው። ማርያምን የሞተረኛ ነው እርግጠኛ ነህ?
አዎ አዎ ስንት ብር ነው delivery fee አክሰበላ ያለው?
ኧረ ጭራሽ ሰማንያ አምስት ብር ነው የሚያስበው።
እና በጣም ሩቅ ነው።
ከየት ነው?
ኧረ በጣም ሩቅ ነው። ከ ከ ከገርጂ ወደ ዋን ፕላኔት ዋን ፕላኔት ከገርጂ ዋን ፕላኔት አዎ ቆይሻ እንዴት ልጠይቅልህ
ገርጂ ኮንዶሚኒየም የሚያረፉ ገርጂ okay ከዛ ነው
ገርጂ ምንድን ነው ያ መብራት ኮንዶሚኒየም መብራቱ እንትን አትሆን ገርጂን አትሆን electric power ኡ electric power ኡ ጋር ነው ያደረኩት።
እንዲያውም እኮ ራቅ ብሏል
ይሄማ እንትን አንዳንዴ መብራት የለኝም።
አይሆንም ስድስት አይሆንም ስድስት ከዛ በላይ ነው
ከፊ ጋር ነው ሲጀመር የሚያዝ ብዬ ተስፋ ነው ሩቅ እኮ ኤሌክትሪክ
ሄሎ ጆን ወይ እናቴ።
ጋራ ወይ ይወጣልሃል እሺ ገና ጉዛ እሺ አመሰግናለሁ።
እሺ አባ።
ይወጣል አላለችኝ መቻት በእናትህ ሰሊ
ሳሪ ደግሞ ማለት ነው።